ሄሎ ሰላም ጤና ይስጥልኝ ቤት ቤት ሄሎ አቤት አይሰማም።
ምን አልከኝ? ገርሳ
እ ቤት እ እ ቤት ቤት እሺ አላጠፋዬ አላስገባልኝ
ፎቶ ልኬ ነበር።
የቴሌግራም ስምህን ንገረኝ። ምን አዲስ ክሬት ማድረግ ፈልገህ ነው?
አይደለም በረከት በረከት እ እ
በረከት በከት ነኝ።
አ በረከት ከየት ነው?
በረከት
ሄሎ በረከት እሺ በረከት እኮ ከየት ነው?
አይ
ድምጽ እየተቆረጠ ነው። ሄሎ አይሎ አይሰማም።
አሁን ይሰማኛል። ምን አልከኝ?
እ ኤላንት ነው።
በረከት እኮ ከየት ነው? እሺ እሺ እሺ እሺ ቾ እሺ ምንድን ነው የሚልክ?
እ እንትን አላስገባም። ቤት ማድረግበት ቦታ ላይ አላስገባም።
ምንድን ግድር ነው? ማን እ
ካይሮን ነው? ቤት ማን ማን ነው? ጄአር
አይደለም ስለሱ ጋቤል ማለት እኔ እንትን እሺ ቴሌግራም ላይ ልካኸዋል አይደል?
አ ፎቶ ልኬ ነበር። አንተ አልተላከ
በቃ እሺ፣ አየዋለሁ በረከት፣ እመልስልሃለሁ እዛ ቴሌግራም ላይ